እግዚአብሔር ይመስገን።
እንትን ፈልጌ ነበረ።
ምን የሆነ ነበር?
Navara አይቼ ነበር።
Navara እ
Navara ው ተሽጧል አባቴ።
ተሽጧል። King Cab ሌላ ምን አለ? የሆነ የተወሰነ ብር ደግ- ብለን የቀረውን በባንክ ምሳምሰት D4D ያለን double ጋቢና እሱ አቅማችን አይፈቅድማ።
double ጋቢና ከአንድ ሁለት ከአንድ ሰዓት ሚሊዮን በታች ከፍለን
ምን አለኝ?
እ፣ ቀሪ- ከአንድ ሚሊዮን ብር በታች ያለውን ከፍለን ቀሪውን በባንክ ምታመቻችሁልን ነገር King Cab ነገር quality በቃ እሺ፣ እሱ ሲገባ አልደውልሎት አባት። አሁን ላይ የለንም በእንደ ከአንድ አሁን ሚሊዮን ብር።
ላይ okay በቃ ልጠብቃ እሺ post እናደርጋለን ወይ ደግሞ Telegram page ኣችንን ፎ- join አድርገው ይጠብቁ። እዛ ላይ ስለምን post Telegram
አዎ Telegram page ኣችን ላይ ማሊባባ dot net ላይ ገብተው join ያድርጉንና ወይም ኤፍ- ፌስቡካችንን ይጠብቁን። እዛ ላይ እሺ እሺ እሺ እሺ